አዎ ፍሪጅ አይሰራም። ባለፈ ደውዬ የሆነ ባለሙያ ልካችሁ ነበር፣ አልሰራውም አልሰራውም። መብራት ብቻ ቢጂአይ እ?
D ይነግሩኛል።
BGID እሺ። አርባ ሶስት
አርባ ሶስት ሰማንያ ሰባት
ሰማንያ ሰባት ሰማንያ ዘጠኝ ሰማንያ ዘጠኝ ይህ ነገር ቢጠቅም ነው ማንም ሰው የቢጂአይ ነው።
ከ እሺ ሚራ ባር እና ሬስቶራንት ነው።
አዎ አዎ